በአንቺ ሐዘን አፈሰስኩ በዚህ ዓለም መፈጠሬን አማረርኩኝ እምባዬ ፈሶ አልፎልኛል ያንቺ እምባ ግን ይቀጥላል መጀመሪያ አንቺን ሳገኝ ተደስቼ እውነት መስሎኝ ልቤን ሰጠሁሽ ተዝናንቼ ከሴቶቹ ሁሉ አብልጬ አንቺን ወደድኩ ተሳስቼ ከሴቶቹ ሁሉ አብልጬ አንቺን ወደድኩ ተሳስቼ ቁጭ ካልኩበት አስነስተሽ ተዋውቀሽኝ ጠብቀኝ ብለሽ ሳላስበው ተለየሽኝ ካንቺ ወዲያ ሴት አላምንም ለማግኘት አልሞክርም ካንቺ ወዲያ ሴት አላምንም ለማግኘትም አልሞክርም እምባይን ሁሉ ባንቺ ሐዘን አፈሰስኩኝ በዚህ ዓለም መፈጠሬን አማረርኩኝ እምባዬ ፈሶ አልፎልኛል ያንቺም ባክን ይቀጥላል እምባዬ ፈሶ አልፎልኛል ያንቺም ባክን ይቀጥላል ያለፈ አልፏል ካሁን ወዲህ አንገናኝም እንደ ዱሮው የማከብርሽ አይመስለኝም። ይቅርታ ብትይ አልቀበልም። ካንቺ ወዲያ ሴት አላምንም። ይቅርታ ብትይ አልቀበልም። ካንቺ ወዲያ ሴት አላምንም ካንቺ ወዲያ ሴት አላምንም ካንቺ ወዲያ ሴት አላምንም